ሰላም
ሄሎ አቤት
አው ገንዘቡ ገንዘብ ምን አሁን ከጊዜ አካሉ ለመቀየሩ የተነብር ጫወታው እ ምን አልከኝ አባቴ?
አንድ ሺህ እሺ
ወራኮን ነው የሚመለስ። እዚያ ቴሌብር በጌሙ ላይ ነው በ- እንደዛ ነው። አኮኑ አይገባም።
ወደ ቤት ቤት ነው ወደ ቴሌብር ነው ያስተላለፉት።
ወደ ቴሌብር ነው እያስተላልፉ።
ወደ ቴሌብር አስገብተው አልገባለትም። ቴሌብር ላይ አዎ አልገባም ግን ከቤት ቤት አውጥተው
አዎ ወጥቼ ነው ከቤስት ቤቱ እሺ፣ የቤት ቤት ቁጥሩን ይነግሩኛል አባት?
የቤስት ቤቱ አዎ ንገሩኝ።
እሺ ከተባ አኮንኪ ቤስት ቤቱ አኮንኪ ከላይ ገልጬ ዜሮ ዜሮ ዘጠኝ እሺ
ማያለውን በርካቱ ገልጬ ዜሮ ዘጠኝ አስራ አምስት አስራ አምስት እሺ
ዜሮ ስድስት እሺ
አስራ አራት እሺ አስራ ሶስት
ስንት ብር ነው?
አንድ ሺህ መቼ ነው መቼ ነበረ transfer ያደረጉ?
ትናንት ወዲያ ትናንት ወዲያ ነው ያ ሰኞ።
እሺ ትንሽ ጠብቁኝ እሺ። መስመር ላይ load እያደረገ ነው።
እሺ እሺ እሺ እሺ ስ- አንድ ሺህ ብር ነው።
አዎ አንድ ሺህ ነው።
እሺ አንዴ ጠብቁኝ።
መስመር ላይ ልጠብቅ።
አዎ አዎ አዎ አዎ፣ ብዙ transaction ስላሉት ለዛ ነው። እሺ እየፈለግኩሎት ስለሆነ ነው።
ምን አልሽ?
ብዙ transaction ስላሉት እየተፈ- እየፈለግኩሎት ስለሆነ ነው።
እሺ ፈልግ እሺ ብርሃን የሚባለው
ምን አልሽ?
ይቅርታ ይቅርታ አለ እንትን ነው። አይደለም load እያደረገ ስለሆነ እኮ ነው። load እያደረገ ስለሆነ ነው። ሌላው
አዎ አዎ፣ ሳ- በሳንቲም የነበረ withdraw ያደረጉት አይደለ?
ምን አልሽ?
በሳንቲም ነበረ withdraw ያደረጉት።
በሳንቲም አዎ፣ በሳንቲም ነበረ፣ በ SantimPay በሱ ነበረ withdraw ያደረጉት።
እ አዎ እ፣ እናሳውቅሎታለን። እሺ፣ pending ላይ ነው እንትን ላይ እንደሆነ ነው የሚያሳየው፣ process ላይ እንደሆነ ነው የሚያሳየው።
አሁን አላገኙም።
እኮ አግኝቼዋለሁ እሺ እኮ በ SantimPay ነበረ transfer ያደረጉት እና በ SantimPay አሳውቅሎታለሁ። እሺ
አሁን ገንዘብ ነው መጨመር።
ለ SantimPay አሳውቅሎትና እነሱ ያስገቡሎታል።
እሺ
እሺ ትንሽ ይጠብቁ። እሺ process ላይ ስለሆነ ይጠብቁን።
ወደ account ነው የሚገባው ወይም በስልክ ነው የሚመጣው?
ወደ ቴሌ ብር ነው ወደ አስገቡበት ቁጥር ነው የሚገባው። ልንገሮት የሚገባበትን ቁጥር?
አ እሺ
እሺ